hello አቤት ጤና ይስጥልኝ እመቤት።
ሰላም ጤና ይስጥልኝ።
እዚህ ቴሌቪዥን ላይ እያየሁ ነበረ። የእድር ገበያ የት ነው የሚገኘው? ቦታውን ማወቅ አልቻልኩም።
እ ቲቪ ፕሮግራሙን እያየህ ነው?
እያየሁ ነው።
እሺ እኮ ይኸውልህ እኛ store ነው ያለ ቲቪ ላይ የምናስተዋውቃቸው እቃዎች ስልሳ ሁለት ሀምሳ አንድ ላይ order ታደርጉ ከዛም በኋላ ያላችሁበት ድረስ አዲስ አበባም ከሆናችሁ በኢትዮጵያ አሚን በሞተረኛ ክፍለ ሀገር ከሆናችሁ በኢትዮጵያ ፖስታ ቤት አዲስ አበባ ነው።
አዲስ አበባ አዎ።
እሺ እኮ አዲስ አበባ ከሆንክ እቃ እንዲመጣልህ ፈልገህ ነው ወይስ ምንድን ነበር?
እመጣለሁ። እዛው ድረስ ለመምጣት ፈልጌ ነበር። ጠይቄ የሚያሳያኝ አጣሁ። መርካቶ አካባቢ ነበር።
አይ መርካቶ አይደለንም ያለ ነው እንዳልኩ ነው። እ፣ አሃ።
ማሳያ showroom ም ስለሌለን ማሳያ showroom ም ወይም ደግሞ እ፣ ታችሁ የሚሸጥበት ቦታ ላይ- እቃውን መርጠን መርጠን ከዛ ውስጥ የሚሆነኝን ማዘዝ ነው።
አዎ ቲቪ ላይ አሁን እየተዋወቁ ያሉት እቃዎች አሉ አይደለም?
አዎ፣ አዎ፣ አሉ።
በቃ ከእነሱ መካከል በትክክል የምትፈልገውን የእቃ ኮድ ስልሳ ሁለት ሀምሳ አንድ ላይ text ማድረግ ብቻ ነው የሚጠበቅብህ። ከዛም በኋላ እኛ ደውለን ለምሳሌ ሱሪ ያዘህ ከሆነ የሱሪ ቁጥር ስንት እንደሆነ እ፣ ጫማውን ማዘህ ከሆነ እንዲህ ሌሎች እቃዎችም information ሰጠን ድጋሚ ጠይቀን ከዛም በኋላ ያላችሁበት ድረስ እ፣ እንዲደርስ ነው የምናደርገው።
እሺ፣ አመሰግናለሁ እመቤት። እሺ፣ አመሰግናለሁ። መልካም ቀን።
ምንም ምንም አይ